Hello ጤና ይስጥልን።
አብሮ ይስጥልን።
Donkey Tube ነው አራተኛ
አዎ ወጌሻ ወጌሾ ነው ለመመዝገብ ፈልጌ ነው።
እሺ እሺ፣ ስሞትን ማን ልበል ሜሮን አዲስ እ
ሜሮን ማን አሉ?
ሜሮን አዲሱ
OK እሺ፣ ምንድን ነው የሚያስፈልገኝ?
ስልኮትን አንዴ ዜሮ ዘጠኝ ሀያ ቤቱ ነው።
አይ ይሄ ሌላ ሰው ነው። እኔ አስራ ሁለት እሺ ዘጠና ሶስት ሀምሳ ሶስት ዘጠና ሶስት ሀምሳ ሶስት ሀያ ዘጠኝ
ሀያ ዘጠኝ እሺ።
ምንድን ነው የሚያስፈልገኝ?
አድራሻው የት ነው?
እም፣ አድራሼ ወደ ቱሉ ድምቱ
እሺ OK። ማስታወቂያውን በምን እንደሰሙት ማወቅ እችላለሁ? YouTube ላይ YouTube ላይ ያው እሺ፣ interview ያደረገው ላይ ነው ያየሁት።
OK። በአካል ነው መማር የሚፈልጉት ወይስ በኦንላይን?
አይ በአካል OK እሺ።
እህ
OK OK እሺ። የአካል ስል- ስልጠናችን የካቲት 25 ነው የሚጀምረው የፊት ለፊታችን የካቲት 25 ማለት ነው።
ሰኞ እሺ ለሶስት ወር ነው የሚቆየው።
እህ
በሳምንት ሶስት ቀን ነው class የምንሰጠው። ሰኞ፣ ሮብ፣ አርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ማለት ነው እሺ የምንሰጠው። ያከፋፈል ሁኔታው በ credit hour ነው። አንድ credit hour 750 ብር ነው።
እሺ
አጠቃላይ ለሶስት ወሩ 15000 ብር ማለት ነው። ነገር ግን አሁን ላይ መቼ ነው ሊመዘገቡ ያሰቡት?
ይሄን information ልውሰድ ብዬ ነው ከባለቤቴ ጋር ተማክሬ ልደውልልሽ።
በቃ እሺ አሳውቂኝ። እ፣ የጠየኩሽ እስከ 24 እስከ 25 ድረስ የካቲት 25 ድረስ አዎ discount አለን። 34% discount አለን። ለዛ ነው እሺ። አይ እኔ በሱ ልጆች ተጠቃሚ ስላሉ ብትሆኝም ሚይዝልኝ ሰው አመቻችቼ እደውልልሻለሁ ስለማለት OK thank you እሺ፣ አመሰግናለሁ።